Hello
hello
አመስገን እንደምትችል
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ደህና።
እግዚአብሔር ይመስገን። Donkey Tube አዎ Donkey Tube ነው።
እሺ፣ እ፣ እኔ የምለው አንድ እንትን ጥቆማ ልሰጥ ነበር እሺ ይቻላል። የምን ነገር ጥቆማ?
ማለት በጣም በህይወቱ የሚገጥመው ነገሮች እ፣ በቃ ብቻ እንዳለ ሁልጊዜም ፈተና ላይ ያለ ልጅ አለ እና እሺ
እሱን በሆነ መንገድ የምታገኙት ነገር ከሆነ እና የእሱም ችግር የሚቀረፍለት ነገር ከሆነ በጎ ምናልባት አድራጎት እንድናደርግለት ፈልገው ነው።
እ እ
በጎ አድራጎት እንዲደረግለት ፈልገው ነው።
አዎ እርዳታ እንዲደረግለት ፈልጌ እሺ የተለያዩ የፌስቡክ account ኣችንም ዩቲዩብ ላይም እ፣ ማስታወቂያ አሁን ላይ ለቀን ነበር ማለት ነው። አሁን ላይ በጎ አድራጎት እየሰራን አይደለም። እጃችን ላይ ከአንድ ሺ አራት እ፣ መቶ ስራዎች ስላሉ እሱን ከጨረስን በኋላ ነው መመዝገብ እንጀምረው። አሁን ላይ አ- እ፣ አንመዘገብም።
okay እስከ መቼ ደርሰ እንትን ትጨርሳላችሁ እናንተ?
ማስታወቂያ እናወጣለን። ከጨረስን በኋላ አንድ ሺ አራት መቶ አንድ ሺ አራት መቶ እጃችን ላይ ስራ አለ። እሱን ከጨረስን በኋላ እ፣ ማስታወቂያ እናወጣለን። የዛኔ መመዝገብ ይችላል።
okay በቃ እሺ እናመሰግናለን። መልካም ቀን።
እሺ እናመሰግናለን።